ሰላም ጤና ይስጥልኝ ቴሌቪዥን
ይመስልኝ አቤት ይሰማል።
ምናምን ደርሶልኝ
አቤት
ምግብ ምናምን ሽልማት ምናምን ብሎ ደርሶልኝ
አዎ ቴሌቪዥን ጌም ነው ጌሞቹን ሲ- ሲጫወቱ ሽልማቶች አሉ እ ኮከብ ዘጠኝ ሰማንያ አምስት መተላልፈው ይደውሉና
እህ ስንት
ኮከብ ዘጠኝ ሰማንያ አምስት ተመሰላልፈው ይደውሉ አንድ ቁጥር ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ ይላል ከእንግሊዝኛ ወደ አማርኛ ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎት ይሞክሩ የሚል አለ መርጠው መጫወት
እሺ እሺ thank you እናመሰግናለን እሺ